hello እንዴት ነህ?
አ ሰላም ነው።
እንዴት ነው እስካሁን የሚዛ?
እንትን withdraw ማታ ያደረግኩት ብር አልገባም እስካሁን።
እሺ አሁን ደወልክበት ስልክ ቁጥር ነው?
አዎ የሚስት ቤት አዎ
እሺ processing ላይ ስለሆነ እሺ በቻፓ የሚደረጉ transaction ኦች አንዳንዴ ላይ እነሱ system ላይ delay ስለሚኖር ነው። ይገባል አልጠብቀም።
ቆየ እኮ ቅ- ቅድም ጀምሮ እንደዛ እያሉ ነበረ።
አዎ፣ እነሱ ጋር delay ይበዛል። አይ፣ አብሶ ቅዳሜ እና እሑድ ብዙ transaction ኦች በእነሱ በኩል ስለሚያልፍ delay ይኖርባቸዋል። ለዛ ነው። እሺ መልካም ምሽት።